ጤና ይስጥልኝ ምክር ቤት
ጤና ይስጥልሽ እሺ ሰላም
ሰላም ነኝ። ከጃባ ላይ transfer አርጌ ነበረ ቅዳሜ ላይ ስምንት መቶ ሀምሳ ብር እ ወዴት
ቅዳሜ ባለፈው ቅዳሜ
ማነኝ አልከኝ? ይቅርታ አይ ድምጽ ይርቃል።
አሱ ስር ምን አልከኝ?
ቤት ቤት ስልክ ቁጥር የደወልክበት ነው?
አ ይሄ ነው እሺ ስንት ብር ነው?
ስምንት መቶ ሀምሳ ብር transfer መቼ?
አርጌ ነበረ ሁለት ሲባል
መቼ ነው? ትናንት
አይደለም እ እ ባለፈው ቅዳሜ ቅዳሜ ላይ ዛሬ አርብ ነው አይደለ?
አዎ ያለፈው ሳምንት ነው።
ባለፈው ሳምንት ነው አ ቅዳሜ ላይ
okay እሺ ስምንት መቶ ነው ያልከው?
ስምንት መቶ ሀምሳ
እሺ ጠብቀኝ አንዴ
Hello sister
ጠብቀኝ አንዴ ቆይ እያወጣልኝ ነው። ቀኑ በሁለት ነው አይደለ?
አ በእነሱ በቀን ሁለት ላይ አውጥቶልኛል ስምንት መቶ ሀምሳ ብር እና ገብቷል ወደ ሀሰን ሁፋኔ ወደሚለው ማለት ነው account number ኡ አንድ ሺ ሀያ ዘጠኝ ስልሳ አራት አርባ አምስት አራት ዘጠና ዘጠኝ
አርባ አምስት
account number ኡ አንድ ሺ ሀያ ዘጠኝ እሺ ስልሳ አራት አርባ አምስት አራት ዘጠና ዘጠኝ አዎ አዎ አዎ እኛ ገብቷል ወደዚህ account ገባ ጥሩ ሀሰን ሁፋኔ ወደሚለው ማለት ነው።
እሺ በቃ check አድርግ account ህን እሺ
እሺ sister እስካሁን ግን እሺ።
አልገባም ብሩ ልክ ባንክ ልጠይቅ ጠይቅ አዎ እሺ